ሀሎ ሀሎ አቤት አቤት አቤት እንባ ጠባቂ
አቤት የኢትዮጵያ እንባ ጠባቂ ተቋም አ
አይ መኪና ያለ ወንጀል ተይዞብኝ እና ሪፖርት እ እ መኪና ያለ ወንጀል ተይዞብኝ
ምንድን ነው ድምጾት?
መኪና ያለ ወንጀል ተይዞብን ነው።
መኪና አዎ አዎ፣ እ።
ጎንደር ነው የምደውለው።
ምንም እየሰማሁ አይደለምን?
ጎንደር ነው የምደውለው። ጎንደር በቃ ጎንደር ከሆኑ እዛ ባህር ዳር ቀረብ ስለሚሉት አዎ።
ደውሉላቸው፣ ስልክ ልስጦትና እሺ እሺ እሺ።
ያዙ ያዙ ያዙ ያዙ 058 ዜሮ ሀምሳ ስምንት
220 ሁለት ሀያ
5369 ላይ ደውሉላቸው።
ሁለት ሀያ 5369